ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር ይመስገን። ሰላም አሉ?
እግዚአብሔር ይመስገን። እሱ ነው ቅድም ያልኩት ቴሌግራም ላይ ስሞክረው አይሰራም፣ አልገባልኝ አለ።
ምን ነበር አድርጌ ጉዳዩ?
ስልኬ ታባት ላይ OK የሆነ ስልክ ሰጣችሁ ነበረ የሆነ እንትን ለመጠቆም ፈልጌ ማለት ነው።
እሺ፣
እና ያ ስልክ ቴሌግራም ላይ save አድርጌ ስገባ ግን ቴሌግራም ላይ አይገባልኝም። እምቢ አለኝ ወይ እንዴት ነው ማያሳወቅ ይቻላል? የሰጣችሁ ስልክ ሄሎ